ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
አይ ብያለሁ መጣ ቴሌግራም ላይ
ምን አሉኝ
ሄሎ hello ምን አሉኝ screenshot ልክ የነበረ
እሺ በዚህ ስልክ ላኩልን
አይ መራዊ በሚል ማን ያነሳልኝ ሌላ ሰው ነው ያነሳልኝ አዎ ስልኮትን ይጋሉ ቴሌግራም ላይ ላኩበት
አስራ አንድ
አስራ አንድ አሁን የደወሉበት ነው አዎ የቴሌግራም አይ አይደለም እሺ መራዊ ሌሎች ላይ በሚል just፣ እ፣ በስልክ ይንገር
አንዴ ጠብቂኝ ዜሮ ዘጠኝ እሺ
ስልሳ ሰባት ስልሳ ሰባት ምን አሉኝ ሰማንያ ዘጠኝ ሰማንያ ዘጠኝ ዘጠና ስድስት እሺ
ዘጠና አምስት
ዘጠና አምስት አዎ መጨረሻ ዘጠና አምስት እና ሁለት ነው። አንድ win ሳደርግ አይደምርልኝም። ሁለተኛ ደግሞ
መራዊ
withdraw አድርጌ አላ- አያስገባልኝም።
ዊዝዶ ያረግዛንድ እሺ አስተላልፈልበታል ብዙ ጊዜ ነው win ሳደርግ ብዙ ጊዜ ነው የማይደምረው። please check አድርጉልኝ።
እሺ አስተላልፈንሎታል ጥያቄዎትን እኛ አይደለም የምናየው እኛ ማስተላለፍ ነው IT department ነው የሚያዩት ጥያቄዎትን በዝርዝር ስለጻፉ አስተላልፈንሎታል የጻፉትን አይተው መልሱን ስናገኝ እናሳውቁታል እሺ፣ thank you.
እሺ